የሚያስጠላን በሽታ ቤት በኪ ነው የምንረዳው።
እንትን ነበር በአንድ ቲም የወደቀ ነበር እና ቦነስ
ካሸር ኮድ ንገረኝ።
ካሸር ኮድ ማለት አንድ መቶ ሀያ ስድስት እሺ
አንድ መቶ አስራ ሁለት ማለት ሶሪ
እሺ አንድ መቶ አስራ ሁለት ስልሳ ሁለት ስልሳ ስምንት እም፣ አንድ
መሽ ላጎልሃል። እሺ ቴክ አድርግ።
አሁን እሺ አሁን ቸክ ላድርገው አዎ አዎ ላጎልሃል።
እሺ